ጤና ይስጥልኝ።
ሄሎ
ጤና ይስጥልኝ።
እንዴት ነሽ?
እግዚአብሔር ይመስገን።
እ እኔ የምልሽ የተሲን ስልክ ማግኘት እችላለሁ እንዴ?
ምን ነበር አባት?
አንድ መኪና አይቼ ነበረ ላወራው ፈልጌ ነበር።
እሺ ዜሮ ዘጠኝ አስራ አንድ እሺ
ሀያ ስድስት ሀያ ስድስት
ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና እሺ አመሰግናለሁ።
እሺ፣ ምንም